Hello.
T'as un second de suite? Hello?
Hello.
ቤት መነዳ?
ብሎ እ ቤት ቤት ነው መነዳ።
ወንድሜ እኔ አካውንቲ ክሬት አድርግቼ እሺ
ከዛ በኋላ ጌሙን ተጫወትኩትና በቃ ከዛ በኋላ ሂስቶሪ አወጣውና ከዛ በኋላ ቁጥሩ ነው ቁጥሩ ራሱ የምንን ቁጥር ፓስወርድህን?
ፓስወርድ አውቃለሁ ቁጥሩ ነው እ።
የረሳው።
የቤት ቤት ስልክ ቁጥር ነው የረሳው?
አ
እሱን ምንም ልረዳ አልችልም። እኔ።
አይ ከቴሌ ብር ዲፖዚት ጃር እሱን ፎቶ ምናምን ይላክልናል። ቁጥሩ እ።
እንትን ነው ይላል። ቁጥሩ እንትን ይላል።
በሱ ማወቅ አልችልም እኔ በሱ ማወቅ አንችልም። በምንድን ነው deposit ያደረከው? በቻፓ ነው ዲፖዚት ያደረከው?
አ ቻፓዎች ጋር ደውልና ጠይቃቸው።
ቻፓ እነሱ ቁጥር የለኝማ
ልንገርህ ስልክ ቁጥራቸው ንገረኛ።
እሺ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ
ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት አርባ ሁለት ሰባ ሰባ ሁለት ሁለት አዎ።
እሺ።
እሺ